hello ሰላም ነው።
ሰላም እንዴት ነህ?
እንትን ማሽን አስገብተን ነበረ።
እሺ
ምን እቃ አል- አልተገኘም።
በምን ነበር የገባውማ?
በ memory full በሚል
የትኛው ማሽን ነው?
የትኛው ማሽን እንዴት ይሄ ማሽን የማረችን ነገርኛ
የማባሽ
ታን እንዴት ነህ? እግዚአብሔር ይመስገን አለን። ሄሎማ
ሄሎ እ ንገረኛ።
እሺ አንድ እንትኗን አላገኘሁትም ይቅር እሺ አሁን ቅርብ ጊዜ ነው ያስገባሽው?
አዎ የትኛው ነው ማሽንሽ? ምን አይነት color?
አማኑኤል የሚል እ?
color ኡ color ኡ ምን አይነት ነው?
color ሰማያዊ ነገር ነው እ
አረንጓዴ ነው ይባል ሰማያዊ እ፣ አልመጣም። እሱ memory አልመጣም እንደዚህ እየደወልሽ check አድርጊ ነሽ።
ቁጥሩ ቢንገርሽ እንዲህ እየደወልሽ check አድርጊ ንገሪኝ። እሺ ቁጥሩን ካገኘሽ ዜሮ ዜሮ አንድ እሺ። spelling ኡንም ንገሪኝ።
ሶስት ስል- ሶስት ስልሳ
spelling ንገሪኝ።
P PM A እሺ። የ M ዜሮ ዜሮ ሀያ አንድ ሶስት ስልሳ ሶስት ዜሮ
ሁለት ዜሮ ሁለት ዜሮ ሁለት ዜሮ እሺ። ሶስት ሀያ አንድ ሶስት ስልሳ በቃ አልመጣም። memory ገና እየጠበቀን ነው ማየ ምንድን ቆያ አላወቅንም። ተነገረን ነገር የለም እየጠበቀን ነው።
እሺ አመሰግናለሁ